ቢስ ሬት ነው የሚጠጣው
ሰላም ነው።
ነው?
እንትን ነበረ ተመላሽ ጀምራችሁ የለ አዎ ከዚህ በፊት ሶስት ቀን ወስጄ ነበረ።
እሺ ትናንት ግን የወጣብኝ አንድ team ነው፣ ግን ተመላሽ አልገባልኝም።
እሺ cashier code አንተ ነግረኛለህ እሺ አስር አርባ አንድ እሺ አንዴ ጠብቀኝ
እሺ አስር አርባ አንድ
እ አስር አርባ አንድ ሀምሳ ሰባት ሰባ ሁለት አስራ ሰባት ሰባ ሁለት እሺ እ አዎ ይሄኛው ተመላሽ የለውም ለምን መሰለህ ተመላሽ የሌለው እም፣ odd ኡ to- odds total የሚለው ሰላሳ ነጥብ ሁለት ስምንት አይደለ አ፣ እሱን lose ካደረግከው ጋር አንድ ነጥብ አምስት አራት odds ስታካፍለው ከሀያ በታች ነው ከሀያ በላይ አሃ።
ሲሆን ነው እ እንትን የምንሰጠው
እሺ ቦነስ የምንሰጠው ለዛ ነው እሺ ይሄንን ስላላወኩም ችግር የለውም እሺ እሺ እሺ መልካም ቀን